hello ጤና ይስጥልኝ Donkey Tube ነው።
አቤት። ሰላም እንዴት ናቸው?
እግዚአብሔር ይመስገን።
ቦታ ለመያዝ ነው ደውዬ እንትን
እ ለ stand-up comedy ነው።
stand-up comedy ያው ቅዳሜ ዕለት እዚህ ድሬዳዋ ነው።
አዎ ድሬዳዋ ከአስራ አንድ ሰዓት ጀምሮ ነው። ቦታ መያዝ ይችላሉ። ስሞትም አልበል
እኛ እኔ መዋዝ እባላለሁ። ጓደኞች ያለው እኛ ሶስት ነን።
እሺ የአንድ ሰው ስም ልመዝግብና ብዛቱን ይነግሩኛል።
አይ መዋዝ
ሙአዝ ማን?
መዋዝ ከድር
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ አስራ አምስት አስራ አምስት ሰማንያ ዘጠኝ
እሺ ስልሳ ሰባት ሰባ አራት ስልሳ ሰባት ሰባ አራት እሺ እ አይ።
መግቢያው መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር ነው።
ኧረ እኛ ተማሪዎች ነን።
እሺ ተማሪዎች ከሆናችሁ መታወቂያ አሳይታችሁ ሁለት መቶ ብር ነው። ለስንት ሰው አየሁ።
ነው ብዛቱ?
አይ የቱ ጋር ነው የምገናኘው የሚገኘው የእናንተ እንትኑ
እ ቦታው ስፖርት ኮሚሽን አዳራሽ airport አካባቢ ያለው ከዚራ ያለው
አዎ አይ አስራ አንድ ሰዓት ነው እሺ አስራ አንድ ሰዓት የሚጀምርበት ነው። ከዛ ቀደም ብላችሁ መጥታችሁ ትኬቱን መውሰድ ይቻላል።
አይ ዛሬ መምጣት እንችላለን
እ ዛሬ ሳይሆን ነገ ነገ ከጠዋት ነገ።
ጀምሮ እዛው ትኬቱን ታገኛላችሁ። ለስንት ሰው ነው ቦታ የምታስይዙት?
ሶስት ሰው ሶስት ሰዎች።
አይ እሺ እናመሰግናለን። መልካም ቀን።
መልካም